ከአንድ ሰዓት በኋላ ደውል ተብዬ ነበረ።
ምን አለ?
ከአንድ ሰዓት በኋላ ደውል ብለሽኝ ነበር።
okay። ማለት በኦንላይን የተመዘገበ በአካል መገኘት ያለበት ነበረ።
የኦንላይን ነበር ትምህርቱ ሶስት class ሶስት class አለ።
አዎ። ክፍል አስራ አምስት መክፈል አለበት። አስር ሺህ ብር እየከፈልኩ ነበር። ስለዚህ ይችላል ማለት እንችላለን። ሌላው ወይ
ይቻላል። እ ሶስት class አልፈዋል። ካቆሙበት መቀጠል ይቻላል።
okay። መች መች ነው class ኡ?
ሰኞና ረቡዕ 11 ሰዓት ተኩል እስከ 1 ሰዓት ተኩል ሰኞና ረቡዕ ሰኞና ረቡዕ ከአስራ- ከአስራ አንድ ተኩል እስከ አንድ ሰዓት ከ11 ሰዓት ተኩል እስከ 1 ሰዓት ተኩል የት ነው?
ፌምሲ ሚካኤል ድልድይ ስር Economic Association ህንፃ ሶስተኛ ፎቅ ፌምሲ ምን ህንጻ? ይቅርታ
Economic Association Economics።
Association ህንፃ
እሺ እሺ።
እሺ